ሄሎ ሄሎ
ሰላም ጤና ይስጥልን።
እግዚአብሔር ይመስገን። እ፣ ስም እዚህ ስልኬ ላይ በዚህ ቁጥር ደውል የሚል መጥቶ ነበር፣ አልገባኝም።
እሺ message ኡ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶችን ያገኛሉ።
አ፣ game ሲጫወት
አዎ
አ፣ እሺ እንጂ ሌላ ነገር አይደለም።
ያው ያው መረጃ ነው መረጃ እንዲሰሙ ነው ደውሎ ያለው። ሲጫወቱ ላፕቶፕ ስል ከአምስት ሺህ ብር ከአምስት መቶ እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
አ፣ ነው። እሺ፣ አመሰግናለሁ።
እሺ